ስቀን ተሳስቀን ብዙ አሳልፈናል። ስቀን ተሳስቀን ብዙ አሳልፈናል። ደስታና መከራም ተፈራርቆብናል። ትዝታው ኃያል ነው መቼ ይረሳናል? ትዝታው ኃያል ነው መቼ ይረሳናል? ያሳለፍነው ጊዜ አብረን ተቀምጠን ያሳለፍነው ጊዜ አብረን ተቀምጠን ትዝ ይለኝ ጀመረ ዛሬ ተራርቀን ትዝ ይለኝ ጀመረ ዛሬ ተራርቀን ትዝታሽ ከባድ ነው የሌለው ይቅርታ ትዝታሽ ከባድ ነው የሌለው ይቅርታ ለመስራት አልቻልኩም ቀንም ሆነ ማታ ለመስራት አልቻልኩም ቀንም ሆነ ማታ ወንዝ ዳር ተቀምጠን ተፈጥሮን ስናደንቅ ወንዝ ዳር ተቀምጠን ተፈጥሮን ስናደንቅ በወፎች ዝማሬ ልባችን ሲቦርቅ ትስታፉ ትዛለኝ ካጠገብሽ ስርቅ ትዝታው ምንጊዜም ፊቴ እየመጣ ትዝታው ምንጊዜም ፊቴ እየመጣ የፏፏቴው ጩኸት ከልቤ መች ወጣ የፏፏቴው ጩኸት ከልቤ መች ወጣ ያሳለፍነው ጊዜ አብረን ተቀምጠን ያሳለፍነው ጊዜ አብረን ተቀምጠን ትዝ ይለኝ ጀመረ ዛሬ ተራርቀን ትዝ ይለኝ ጀመረ ዛሬ ተራርቀን ነይነይ ጎፈሬ ነይነይ ኮኮቤ ያረግሽው ጫማ ያረገርጋል የሰዎችና ምን ይደረጋል የሰዎችና ምን ይደረጋል የሰዎችና ምን ይደረጋል